ሰላም ጤና ይስጥልኝ ቢጃ ኢትዮጵያ ሳንቲ ነኝ። እባክዎትን ልርዳ?
ትናንት ደውዬ ነበር ፍሪጅ ተበላሸ ብዬ እና አልመጡም። ትናንት
እሺ ተቋርጦ ነው።
ደንበኛ- አሁን ደውዬ ነበር።
እሺ በዚሁ ስልክ ነበረ የደ- ያስመዘገብ በስልክ አዎ።
እሺ መስመር ላይ ጠብቁኝ። አዎ ትላንትና ደውለው የቤቶት ስም ምንድን ነው?
ሳልገኝ ሳልገኝ ሳልገኛ ደስታ ነው የሚባሉት እርሶ?
ደስታ፣ አዎ።
እዚህ ዛሬ ላይ ይመጣሉ?
ታየ። አዎ ይመጣሉ። አሁን ገና ሁለት ሰዓት ስለሆነ ነው።
አዎ።
ዛሬ በተቻለው ፍጥነት መጥተው ያስተካክላሉ።
እኮ ትናንት ይመጣሉ ብዬሽ እንጂ አልመጡም። እዛ
አዎ ሌላ እ፣ ሌላ ሰው ነበር ያናገሩት፣ ግን ወደ ማታ አካባቢ ስለደወሉ ይመጣል።
ማታ ነው። አዎ። እና አሁን እንዲመጡ ዘያችሁ።
አ፣ እሺ አሁን አስተላልፌልዎታለሁ በድጋሚ ጠዋት ስለሆነ ዛሬ ይመጣሉ።
እሺ ሌላ አመሰግናለሁ።
መረዳዎት ነገር ይኖራል?
አይ ጨርሻለሁ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ላይ
ማዚ